እና update ላድርጎ ይቅር ምክር ቤት መክሰስ አለ። update ከተደረገ
hello ጤና ይስጥልን ከቢጃይ ነበር የምንደውለው።
እሺ እ ደውለን አረጋግጠን ነበር። በጣም ይቅርታ በስህተት ነው የተላከው። ዛሬ እንደ አዲስ ይላክልዎታል።
እሺ እሺ እሺ እሺ።
ይሰማዎታል? ደንበኛችን አዎ ይሰማኛል ይሰማኛል አዎ
ይሰማዎታል?
ይሰማኛል። hello hello መስመር ላይ ነው ደንበኛችን።
አዎ አለሁ አለሁ አዎ ይሰማኛል።
ትናንትና በስህተት ነው የጥገና ክፍል የመጣለው።
እሺ ዛሬ እ ማሽኑን install እናደርግልዎትና ይመጣሉ።
እሺ እሺ እሺ
ይህንን ነገር እናመሰግናለን።